hello ወይ ይሰማል?
እሺ።
ስለዚህ አሁን አሁን በሶስት ኮዱ ነው የደወልከው?
በአጭር ቁጥሩ ነው የደወልኩት።
እሺ። አሁን አንተን ካናገርኩ በኋላ ወደ ሌሎቹ agent ኦች እንትን ለማድረግ በምንድን ነው የማደርገው? transfer የሚለው
transfer የሚላለ ልከቶች አለ።
እስኪ ንካው እስኪ እሱ
እሺ። ተስፋ ጽዮን ካሳይ፣ ኡመር ከድር ማህደር አዎ፣ ይመጣል።
ስለዚህ እነሱ ደግሞ connect ያርጉና
ማደርጋ ደግሞ active አድርገሽዋለሁ ይባል እ
እነሱ ደግሞ ይግቡና በ extension ኣቸው ያኔ ይላኩልሃል አይደለ? ቴሌግራም ላይ ይላኩልህ። በዛ ይግባላቸው ይግቡና ከዛ በኋላ transfer ግን አሁን ከአንተ በፊት ማለት ነው አሁን ስደውልልኝ የእሱ active አልሆነም። ያንተ ነው አሁን active የሆነው።
active አልሆነም። ምን አለው እሱ?
ማለት አሁን እሷ ስትደውል ዝም ብሎ ድምፅ ነው የሚያሰማው።
ምን አይነት ድምፅ?
የሆነ ምንድን ነው ምን አይነት ድምፅ ነው የሰማሽው? አንስቶ active ሆነ በቃ እስኪለቀቅ ነው የሚጠበቀው።
ሆሳም active አድርገዋል ስልክና ያንን application ኑን። እሺ አንዴ ክፈተው፣ ወደ አንተ transfer ላደርገው ነው። እስኪ ይጠራል አይጠራም?
onboard አድርገው ገብተዋል እንዴ እነሱ በስልካችሁ?
አዎ አስገብቻቸዋለሁ።
በቃ ከገቡማ አሁን እንሞክረው እስቲ ወደ እነሱ ላድርገውና አውራው
transfer